ጤና ዋሽንግተን የክልል ሄሎ
አቤት ዋሽንግተን ነው የምልርዱት?
ከብዙ አንበሳ ነበር የሚለውና እሺ ምን ልርዳዎት? ምን አሉኝ? ድምፆት ይሰማኝ አይደለም። ይቅርታ። እሺ እሺ እ እ hello
mobile banking transfer ማድረግ ይቻላል አይደል?
አዎ ይቻላል። እሺ ምን አሉኝ?
ጥቁር አንበሳ emergency እና ትናላችሁ ልላክልዎት አምቡላንስ አምቡላንስ ልላክላችሁ?
ብሬን ይማራኝ hello
ቁጥር ልቀበሎት? hello
ዜሮ ዘጠኝ አስራ ሰባት አቤት
ዜሮ ዘጠኝ አስራ ሰባት አስራ ሰባት
ሰባ ሁለት ሰባ ሁለት ሰላሳ ሶስት እናንተ ነው የደወላችሁ ሰማንያ አምስት መጨረሻው ሰማንያ አምስት መጨረሻ እሱ ክፍለ ሀገር ነው ይልሳል አሁን
okay okay እሱ transfer አድርጎ ሊያደርግ ነው አዎ ደውያለሁ አለ
አዎ ደውሏል ስላልተግባባን ነው እደውልለታለሁ እኔ እሺ
እሺ